ጤና ይስጥልኝ አሪፍ ጊዜ ረዴት ነኝ በኩል ምንርጠው ሰላም contact አድርጉን ብላችሁ ቴሌግራም ላይ ልካችሁልን ነበረ።
ምን አሉኝ?
ሰብቴክስ ነው። contact አድርጉን ብላችሁ ቴሌግራም ላይ ልካችሁልን ነበር።
እሺ አንዴ ደንበኛችን ላረጋግጥልዎት፣ መስመር ላይ ጠብቁኝ።
እሺ
ይቅርታ ደንበኛችን በስህተት ነው።
እሺ እሺ፣ እናመሰግናለን። ግን መልስ እየሰጣችሁን አይደለም። ቴሌግራም ላይ ዲፖዚት
ዲፖዚት ችግር እሺ፣ አስተላልፍልዎታለሁ ደንበኛችን።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን ይሁንልዎት።